ሄሎ
እንዴት ነህ? ሰላም ነው።
እግዚአብሔር ይመስገን ሰላም ሙሴ
አልክ እሺ። ከኮመርስ ሲባል ነው የሚደውሉ።
እ ከኮመርስ ሲባል ነው የሚደውሉ።
እሺ እሺ እ ዋትሳፕ ላይ አግሪመንት የላት አግሪመንት አለ።
ከየት ነበር ያልከኝ?
ከኮመርስ ሲባል ዱር ታውቃለህ? ዱሬክት
ኦ እሺ እሺ ዋትሳፕ ላይ agreement ይልካለው እና advertisement መስራት ፈልጌ ነበር ለ- ለኮመርስ ሲባል Okay እሺ እሺ እና የአንተ quotation አየሁትና እሺ አ- አንድ ቪዲዮ ለቲክቶክ እና አንድ ቴሌግራም አንድ ኢንስታግራም ላይ መቶ ሺህ ብር ነበረ።
መቶ ሀምሳ ሺህ ብር ነው ተ- ኢንስታግራም ላይ story ከሆነ መቶ ሺህ ብር ነው ኢንስታግራም እንደዛ ነው የ- የ- መጀመሪያ ያ- የአንተ quotation እንደዛ ነው ማለት check አድርገው።
አዎ እኮ አይ check አድርገው አንተ ኢንስታግራም story ነው መቶ ሀም- መቶ ሺህ ብር የሚሆነው ቪዲዮ አይ፣ ከሆነ አይ፣ ኢን- ኢን- ኢንስታግራም story አ አዎ እና አዎ እ- እኛ የሚፈልጉ ማለት ነው ቲክቶክ ብቻ ነው።
አዎ ቲክቶክ ብቻ ሆኖ ሁለት ሁለት ቪዲዮዎች አ፣ መቀየር ይችላል አይደለም? በላ ኢንስታግራም ይቀ- ይቅርና
አይ መ- ያው story ው ዝም ብሎ የገባ ነው እንጂ ያን ያህል ዋጋ የለውም። ምንም ዋጋ ልዩነት አይኖረውም። አንድ ቲክቶክ ቪዲዮም ሆነ ኢን- ቲክቶክ ቪዲዮ እና ኢንስታግራም story ም ሆነ ልዩነት አይኖረውም።
እሺ ስንት በ- ከዛ ስንት ይሆናል? አ፣ ሁለት ቪዲዮ ለ- ያው እ፣ ሁለት ቪዲዮ ሲሆን ብቻ ሁለት መቶ ሺህ ብር ነው የሚሆነው።
መቶ መቶ ሺህ አዎ በቃ በቃ ያን ያን agreement አንድ ቪዲዮ ብቻ ታደርገኛለህና እኔ ሁለት ሁለት ቪዲዮ ሁለት post አደረኩትና አ፣ ለ agreement ጉዳይ ምንም ችግር የለም አጥፋውና አንድ ብቻ ታደርጋለህ ያን ቦታ ማለት ነው
እንዴት አልገባኝም።
ማለት እኔ agreement ላይ ግልጽ ያደረጉት
አዎ ሁለት ፊ- ሁለት posts ነው።
እሺ ከዛ አንድ ብቻ ታደርጋለህ። አጥፋውና ሁለት የሚባለው ቦታ አጥፋውና አንድ Okay አንድ አንድ አንድ እኔ ቲክቶክ ቪዲዮ ብቻ ታደርጋለህ።
እሺ እ፣ ወይ አንተ አስተካክላ አትልክልኝም agreement ኡን እንደ አዲስ አንድ አድርገው። ያው መጀመሪያም አንተ ስለጻፍከው ብዬ ነው።
Mostly active አይደለህም ከዋትሳፕ ላይ
ዋትሳፕ ላይ active አይደለሁም ስም ብዙ ች- አሁን ከዚህ በኋላ ችግር የለውም እሆናለሁ። ያው ለስራ ብቻ ስለምጠቀምበት ብዙ እም።
Spam አለው እና ብዙ እንትን ስለሚሆንበት ነው የማልገባው።
አይ፣ Maybe ለስራ ጉዳይ ከነገርከኝ ከዚህ ለ- ለስራ ብ- ለስራ ጉዳይ ብቻ ነው የሚፈልጉ ሌላ ነገር አልፈልጉም።
አ በቃ ከዚህ በኋላ አየዋለሁ፣ ችግር የለውም። አንተ በቃ እንደምኝና ይኸውና ከዛ በላይ እን- እን- መብ- መስራት እንችላለን። ለብር ጉዳይ ምናምን ከኛ ጋር ምንም ያስቸገረም እንጂ ማሳ- እንዴት ሰ- ተ- ሰው ተግባብታችሁ እንዴት መቀጠላችሁ ማለት ነው ጭ- እን- ዋናው አዎ ችግር የለውም፣ ችግር የለውም።
በቃ እዝ- እዛ ላይ እንገናኝ። እሺ፣ እሺ እሺ በጣም ተገናኛለሁ። ከሞርስ ይባል መልካም፣ መልካም ኮሞርስ ይባል። እሺ።
እሺ